ሄሎ ፍቅር ነኝ።
ውይ ፍቅር እንዴት ዋልሽ?
ሰላም ሰላም።
ሰላም ይመስገን።
አለሁ አንቺ ናት አንቺ ናት ብቻ የምንከታተለው ዜሮ ዜሮ ሰባ አምስት
እሺ ምንድን ነው?
በቅድም ብሔር ሳቢያ እናዳኝ ነው ይቅርታ። ዜሮ ዜሮ ሰባ አምስት ፔኑን እና እም እ፣ ምግብ ቤትም እየሰራለን። ሞተረኛ ነው እም እሺ ሞተረኛ ነኝ። ግን በኋላ ደግሞ ኬ- ተናገር ምናምን እንዳትል እሺ ፔን- አስተላልፍ ፔኑን check ፔኑን check አድርጊ። ምግቡም እየወጣ አይደለም።
እሺ እሺ አስተላልፍልሃል።
እሺ ፔኑን እንዳትረሺው። እሺ ፍቅር እሺ አልረሳውም። እሺ እ፣ እሺ አመሰግናለሁ።
ቻው